የሞላበት ፍቅር የሞላበት እግዚአብሔር ያለበት ሰላም የሞላበት ደስታ የሞላበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር አምላኬ አምላኬ ያለበት አምላኬ ያለበት መንፈሱ መንፈሱ ያለበት መንፈሱ ያለበት አቤት ፍጥረት አይቶ ተደነቀብህ። የእኛማ እግዚአብሔር ኩያ የለህ ኩያ የለህ። አቤት ፍጥረት አይቶ ተደነቀብህ። የእኛማ እግዚአብሔር አቤት አቤት ኩያ አቤት አቤት ፍጥረት አይቶ ተደነቀብህ። የእኛማ እግዚአብሔር እኩያ የሌለው ይሄ ጌታ እናመልከዋለን። እኩያ የለህ እኩያ የለህ እኩያ የለህ እኩያ አምሳያ አምሳያ የለህ አምሳያ የለህ አምሳያ የለህ እያጨበጨብን ከሙዚቃው ጋር እግዚአብሔር መልካም የእኛ ጌታ እኩያ የለውም። ሃሌሉያ ስጋዬን አልነጭም ፊቴን አልቧጭርም አምላኬ ለማግኘት ብዙ አልቸገርም። እግዚአብሔር ሆይ ስለው አቤት የሚለኝ ሰምቶ የሚመልስ ስጋዬን ስጋዬን አልነጭም ፊቴን አልቧጭርም አምላኬን ለማግኘት ብዙ አልቸገርም። እግዚአብሔር ሆይ ስለው አቤት የሚለኝ ሃሌሉያ የእኛ እግዚአብሔር የሚሰማ የሚመልስ ሲናገር የእኛ እግዚአብሔር የሚሰማ በእግዚአብሔር የተሰማ ሰው ድምፁን ከፍ አድርጎ ይዘምር። የእኛ እግዚአብሔር የሚሰማ የሚመልስ ያንተ እግዚአብሔር ያንተ እግዚአብሔር የሚሰማ የሚመልስ እስኪ እንደገና ስጋዬን ስጋዬን አልነጭም ፊቴን አልቧጭርም አባቴን ለማግኘት ብዙ አልቸገርም ኢየሱስ የስለው አቤት የሚለኝ ሰምቶ የሚመልስ ሃሌሉያ የእኔ እግዚአብሔር የሚሰማ የሚመልስ ሲናገር የእኛ እግዚአብሔር የሚሰማ ሃሌሉያ የእኛ እግዚአብሔር የእኛ እግዚአብሔር የሚሰማ የሚመልስ ሲናገር የሚናገር የሚናገር የሚሰማን የሚነግረን የሚነግረን የሚነግረን ድምፃቸው አይሰማ የሚሰማን በጭብጨባ ሃሌሉያ። ዘይ እግዚአብሔር እናመሰግንሃለን። የምትሰማን አንተ ክብር ይገባሃል። ሃሌሉያ አቤት ፍቅር ታይቶ ተደነቀብኝ የማሪ እግዚአብሔር አቤት ፍጥረት ታይቶ ተደነቀብህ የዳንኳ ኢየሱስ ሆያ የለህ ሆያ የለህ ሆያ የለህ ሆያ ሆያ ሆያ የለህ የእኛ እግዚአብሔር የሚሰማ የሚመልስ የእኔ እግዚአብሔር የሚሰማ የሚመልስ ሚናገር የሚናገር ሚናገር ሊመክረኝ ሊመክረኝ ልታወራኝ ልታወራኝ ሚነግረኝ ሚነግረኝ የእውቀት ራስ የጥበብ ጌታ ምንም ቢፈትን የማይረታ ከሰው አይምሮ አይወሰንም ሃሌሉያ የእውቀት ራስ የእውቀት ራስ የጥበብ ጌታ ስፋቱ እስኪ ይህን ጌታ አመልካለሁ የሚል አመልካለሁ ይህንን ታላቅ ጌታ አመልካለሁ ኦ አመልካለሁ ግንበኞቼ አቁት አመልካለሁ የማርን አመልካለሁ አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞቼ አቁት አመልካለሁ ኦ አመልካለሁ አመልካለሁ ይህንን ታላቅ ጌታ አመልካለሁ ሃሌሉያ ሃሌሉያ ሃሌሉያ ፍቅሩን አይቼ ቀምሼዋለሁ ፍጹም ላመልከው ቃል ገብቻለሁ በመከራዬ እሱ የገባ ይጋፍጠዋል እንዳልረታ አመልካለሁ ይህንን ታላቅ ጌታ አመልካለሁ ሆን ያመልካለሁ አመልካለሁ ግንበኞቼ ናቁት አመልካለሁ አመልካለሁ አመልካለሁ ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞቼ ናቁት አመልካለሁ ከፍ ያለ ጭብጨባ ከፍ ያለ ልልታ ለዚህ ጌታ አምጡለት። ሃሌሉያ ላንተ ይሁን ኢየሱስ